ቀን ሄሎ ሰላም ጤና እንትን እንትን ፈልገ ነው የሆነ ማታ እንትን ቦሲት አድርጌ እሺ ገስት ገስት
ሄሎ
እንትን እንትን ፈልገ ነው ምን ነበር ወንድም ምን አካውንት አካ በ account deposit አድርገህ ነው
አድርጌ አልገባም።
እሺ አልገባልህም ስንት ብር ነው ሀምሳ ብር ሀምሳ ብር እሺ ስልክህን ንገረኝ ዜሮ ዘጠኝ እሺ
አርባ አራት እሺ
ሀያ ሀያ ሶስት እንትኑ ነው መቼ ነው ያደረግከው ማታ ነው ትላንት ነው ማታ ትናንትና ማታ ይቅርታ እሺ አንዴ እያየሁልህ ነው ሄሎ በዚህ ሳምንት የተደረገ ነገር የለም አባ ዲፖዚት ያደረግከ የለም ግን እንትን አደረግ- የሲቪ አካውንት ቁጥር ነው ቤስቤት አካውንት ፈልገች ነው ቁጥር አይ ገብቶልኝ ነበር እኮ ቤት ቤት ነበር ገብቶልኛል ግን በዚህ ሰዓት አላመጥ የለም ነው ወይ በሌላ አካውንት ከሆነ ስልክን ትነግረኛለህ እ?
ስልክን ትነግረኛለህ ሌላ አካውንት ከሆነ ሜቢ
የ- የላ የ- የእንትን የቤስቤት account ነው አዎ የቤስቤት account በዚህ account ሀምሳ ብር የለም
ዜሮ ዘጠኝ አስራ አምስት እሺ ሰባ አራት እሺ
ሀምሳ ስምንት ሰባ ስምንት
እሺ እ፣ hello ሄ- hello አባ ኤለ ሀምሳ ብር አዎ አልገባልህም pending ነው የሚለው እ?
deposit ስታደርግ የተላከልህ message አለ አይደለ
እ?
deposit ስታደርግ የተላከልህ message አለ አይደለ እሺ
hello አ message ኡን screenshot አድርግና ቴሌግራም ላይ ላክልን እሺ እሱና የ CBE እ ላከውት እኮ
ቴሌግራም ላይ ልከልና አ የቴሌግራም ስም ማን ነው
አሁን ላክ ላክልህ አዎ እስኪ ከላይ hi በለኝ ብዙ transaction ስላለ ለዛ ነው እሺ እሺ ማነው ሀይል ስም በለኝ አሁን ቴሌግራም ላይ እሺ አሁን ሀይል በለኝ